Hello ሰላም ጤና ይስጥልኝ ቴሌቪዥን
ለመጠየቅ ነበረ ስለ ዘጠና አምስት ስልሳ አምስት ነው ዘጠኝ ሰማንያ አምስት ስለ እሱ ለመጠየቅ ነበረ ማለት ያሸላለሙን ሁኔታ ምን ያህል ጥያቄ በመመለስ ነው በቴሌ ብር ነው ወይ የሚለውን ነበረ
የሚጫወቱት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ነው። በማንኛውም አይነት ስልክ መጫወት ይችላሉ። game ድረገጽም ይላ game ሲጫወቱ ጥያቄና መልሶችን ተጫውተው ካሸነፉ ትኬት ነው የሚያገኙት። በሚያገኙት ትኬቶች ደንበኛ ሲሆኑ ትኬት ይሰጡታል። ተጫውቶ ሲያሸንፉ ትኬት ያገኛሉ። በሚያገኙት ትኬቶች እርስዎ እድሎትን መሞከር ነው።
OK፣ እንደዛ ነው።
አዎ እድሎትን መሞከር game ኦችን መጫወት ነው።
ስለዚህ አሁን ለአንድ ጥያቄ ሊቃ የሚሰጠው ወይም ሰከንድ
ለአንድ ጥያቄ አስራ አምስት ሰከንድ ነው። ተከታታይ ደግሞ ሙሉ አስር ጥያቄዎችን መመለስ ነው ያለበት።
እሺ፣ ለአንድ ጥናት
እሺ፣ መልካም እድል።
እሺ